ከሚስት ቤት ነው። እሺ እሺ እሺ
መቶ ሀያ ብር balance ነው የሚለው እኮ
እ መጨረሻ ላይ ያደረግሽው እሱ ነው አይደለ?
እኮ አዎ፣ ከዛ በፊት ያለው መቶ ሀያ ብር ነው።
OK ሁለት ነው።
ሁለት ጊዜ ነው። አዎ፣ አንዱን አዎ፣ የፈለግሽው የመጀመሪያውን አዎ፣ አዎ።
እሺ እንትን voucher code ኡ ልንገርሽ አዎ፣ እሺ
ሰባ ስምንት
ሰባ ስምንት አራት
አራት ዲ
ቢ አ ከዛ ሰባ ሰባት
እሺ፣ አመሰግናለሁ።
ችግር የለም። እሺ